ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልን።
ኮንኪቲቭ ነው ምን ልርዳዎት?
ልጄን እርዳታ ፈልጌ ነበር።
እሺ ይሄ የወጌሻ አራተኛ ዙር ዩቲዩብ ሰልጣኞችን እየመዘገብንበት ስለሆነ በዘጠና አንድ አስራ አምስት ላይ በጎ አድራጎት ላይ የሚለውን ለም- ይመ- እንትን ይበሉ። ልጆትን ለበጎ አይሰራም አድራጎት ነው አይደል የፈለጉ ወይስ?
አይሰራም እኮ ነካ ነው ግን አይሰራም።
አዎ ነገር ግን አሁን የወጌሻ አራተኛ ዙር ላይ እየመዘገብን ስለሆነ እም፣ እ፣ ከማክሰኞ በኋላ ይደውሉልን
እሺ ወይም ደግሞ